ኤሎጴስ ጠቤኔ አርባ ስምንት ሰባ ስድስት
ወይ ስንት ነው ያልከኝ?
አርባ ስምንት ሰባ ስድስት
ጠፋብኝ። ምን ነበረ መሲ ስሙ? የሜክሲኮ የት ነበር ያሉት? እ እ
ጦል ምን አልከኝ? አንዴ ይቅርታ፣ በጣም ወርደን ነበሩ ንገረኝ።
አርባ ስምንት ሰባ ስድስት እዚህ በኋላ አልናገርም።
ማን ነው ስምህ?
እዛው ላይ እዩ። ምግብ ቤት ጋር አልደረሰም። ምግብ ቤት አልደረሰም። እዛው እዩ።
ስምህን ንገረኝ እና ሳውቅልሃለኝ።
እሺ አርባ ስምንት ሰባ ስድስት